ጤና ይስጥልኝ ሁሉ ስፖርት በእቁብ መርዳት
ሁሉ ስፖርት አልመደብም እያለኝ ነበረ እባክህ ምንድን ነው የሚለው
ኦንላይን ላይ more over ምናምን ምናምን እያለ stake ሀምሳ ምናምን ይላል።
እስቲ screenshot አድርገው ቴሌግራም ላይ ላኩልን እና check አድርገን እ።
እነግሮታለን።
እ- እሱ የሚለኝን screenshot ላድርገው።
አዎ አዎ።
እሺ፣ እሺ ቴሌግራም account ኡ website ኣችን ላይ አለሉት የጥያቄ ምልክቷ ጋር
እሺ።
እሺ